ሄሎ ሄሎ፣ ጤና ይስጥልኝ።
አዎ፣ ይስጥልኝ።
ማራማዊት
ወይ Hello።
Hello፣ ወይ ይቆራረጣል ድምፅ ትንሽ።
እሺ፣ አሁንስ?
እሺ፣ አሁን ይሻላል መሰለኝ።
እሺ፣ ከ Afriwork Freelance ኢትዮጵያ ነበር የደወልነው።
እሺ፣ በ junior office assistant vacancy አውጥታችሁ ነበር አይደለም?
አዎ፣ አዎ።
hire አረጋችሁ በእኛ platform።
እም፣ እስካሁን አላደረግንም። እ፣ ትንሽ ከዛኛው ከዛ ሳይሆን ከሌላ ያወጣነው ነበረ። ከዛ ነው የወሰድነው።
እም፣ እም። ስለዚህ በእኛ የት ፕላትፎርም ነበር?
አላገኛችሁም።
አዎ፣ የተወሰነ interview ያደረኳቸው ይመስሉትን normally ራሴን short list ያደረኳቸው አሉ በሰፈር ምናምን ማለት ነው። ከዛ በኋላ የመጡት interview ም የተደረጉት that much ለቦታው እንትን ብለው ስላላገኘ ናቸው አልቀጠርናቸው። ከሌላ እንትን ግን ያገኘ ነውን ቀጥረናል።
okay፣ እሺ፣ እሺ። የእኛን platform ስትጠቀሙ ላይ የሚያስቸግሮት ነገር አለ?
actually በደንብ smooth ነበር። ምንም ያስቸገረኝ ነገር የለም።
እሺ፣ የሚያስቸግሮት ነገር ሲኖር ይደውሉልን።
በጣም አሪፍ። እሺ፣ እሺ፣ መልካም ቀን።